ነው። ጤና ይስጥልኝ። ተርላ አምቡላንስ።
አቤት። እንትን ቅድም አነጋግሮት ነበረ እሺ፣ እሺ።
እና ምን አሰባችሁ ልትመጡልን ትችላላችሁ?
አ- ልምጣ? አሁን ይምጡ።
አዎ
በቃ እሺ፣ ይመጣሉ። ምንም ችግር የለውም።
ይሄ በዚህ ቁጥር እንትን በሉ እ እ እንደውላለን።
ይሄ ይሄ ስልክ አዎ አዎ፣ በቃ እሺ፣ እየመጡ ነው። መንገድ ላይ ተድላ ነው?
አዎ፣ ተድላ ተድላ ናቸው?
አምቡላንስ። አዎ፣ አዎ እሺ እንደውሉታለን።
እሺ ነው መጣ ተድላ ነው የምትባለው